ልዑል እግዚአብሔር ልዑል እግዚአብሔር ምስጋና ይገባል። ልዑል እግዚአብሔር ልዑል እግዚአብሔር ምስጋና ይገባል። ለዚህች ዕለት ለዚህ ሰዓት በሰላም በጤና አደረስክን። ለዚህች ዕለት ለዚህ ሰዓት በሰላም በጤና አደረስክን። ልዑል እግዚአብሔር ልዑል እግዚአብሔር ምስጋና ይገባዋል። ልዑል እግዚአብሔር ልዑል እግዚአብሔር ምስጋና ይገባል። ለዚህች ዕለት ለዚህ ሰዓት በሰላም በጤና አደረስክን። ለዚህች ዕለት ለዚህ ሰዓት በሰላም በጤና አደረስክን። ልዑል እግዚአብሔር ልዑል እግዚአብሔር ምስጋና ይገባዋል። ልዑል እግዚአብሔር ልዑል እግዚአብሔር ምስጋና ይገባዋል። ለዚህች ዕለት ለዚህ ሰዓት በሰላም በጤና አደረስክን። ለዚህች ዕለት ለዚህ ሰዓት በሰላም በጤና አደረስክን።